የወዴን ስጥልን ቃል ኪዳንን ከቤት ቤት ምንድርደው
ቦነስ ለማስለቀቅ ነበር።
እሺ ከአስር ኮድ ንገሩኝ።
እሺ አስራ አንድ ሰማንያ ስድስት
አስራ አንድ ሰማንያ ስድስት ዘጠና ስድስት ሰላሳ ሁለት
እሺ በሁለት ጨዋታ ልወስቶ ነው።
ይሄ ስኬት አዎ ማካቢ ቴል አቪቭ የሚለው እና አ ሪያል ቤቲስ የሚለው እሺ ሌላ ልንገርሽ እሺ አስራ አንድ ዜሮ ሶስት እሺ
ሰማንያ አራት ዘጠና ዘጠኝ
እሺ ይሄ ሰላሳ ብር ሰላሳ አራት ብር ከስልሳ አምስት ሳንቲም ቦነስ አለው።
እሺ እ ሌላ ደግሞ ልንገርሽ እሺ
አስራ አንድ ዜሮ ሶስት እሺ ሰማንያ አምስት ዜሮ አራት
እሺ ይህም ቦነስ አለው።
እሺ አመሰግናለሁ።
እሺ መልካም ቻው